ሄሎ ወይ መልሽ የደወልኩኝ እሺ
ክሬት አፕሊኬሽኑ እጆት ላይ
እ?
አፕሊኬሽኑ አሉት እጆት ላይ አፕሊኬሽኑ እሺ አዎ።
ንገሩት እም፣ እንትን የሚፈልጉትን ፕሮዳክት አንድ ፕሮዳክት የሚረጡና
እሺ ለምሳሌ ሬዶኔ ነው መረጥኩኝ እሺ ከዛ create group የሚል የለም group ይለኛል አዎ አለኝ create አዎ group የሚል ከታች አዎ መጣ እሱ- እሱን ሲነኩት proceed ይላል አይደል አዎ አዎ እሱ ላይ invite የሚያደርጉትን ፒ- ሰ- ሰውና በስንት ሰዓት እንደሚደርስ ያሳዩታል እሱ ላይ እሱን ካዩ በኋላ እሺ proceed select ይሉታል one and job group ይለኛል ከዛ አልመጣልኝም አይ
ጆ- እንትን proceed ሲሉት አልመጣም proceed አላሉትም ማ አላለኝም select ምናምን ነው ያለኝ ገና እሱም እየተሽከረከረ ነው I think አምጣው ቆይ በሌላ ስልክ ልደውልልህና ኢንተርኔቱን busy ስለሚል ነው እሺ እሺ ስልኩን ይንገሩኝና እንትን ስለሚል እኔ ልደውልሎት እሺ ዜሮ ዘጠኝ ሰላሳ አምስት እሺ አንዴ ቆይ ዜሮ ዘጠኝ ሰላሳ አምስት ሰላሳ አምስት ሰላሳ አራት ሰላሳ አራት ሀምሳ ስምንት ሀምሳ ስምንት ሰባ ሰባ እሺ እሺ እደውልሎታለሁ አሁን እሺ እሺ እሺ